ሰላም ሰላም ጤና ነኝ።
አብሮ ይቀለም
ጭብጭብ
ሄሎ
ጭብጭብ ጭብጭብ ነው።
አዎ ባለፈው ብር ምላሽ ይደረግላቸዋል ተብለን እስካሁን አልተመለሰም።
ኦኬ እስኪ ቁጥሮትን ይንገረኝ። ቼክ ላደርግልዎት አንዴ።
ዜሮ ዘጠኝ ሰላሳ ሰላሳ አምስት ዜሮ አራት አርባ ሰባት
በአምላኩ በሚለው ለአምላኩ ሀያ አምስት ምን ኪሎ ነበረ? አዎ ሽንኩርት ግ- መጥቶ ተበላሽ የተባለና አዎ መለስ ነው ይ- እንመልስላቸዋለን ብለው እንትን አሉ። ከዛ ለ driver ኦች መለስ ነው።
ሀያ አምስት ኪሎ ሽንኩርት ማለት ነው።
አዎ ግን ብሩን ያው አልተመለሰም። እኛ ልናዘዝ ነበር ሌላ ሽንኩርት፣ አዎ ብሩን ይዛችሁት ቁጭ አላችሁ።
እስኪ ይቅርታ። እስኪ ለሰኞ ነገ ነው የምትገባው። refund የምታደርገው ልጅ ነገ ይመለስልዎታል።
አሁን እ፣ ስንት ቀን መሰለሽ? ባለፈው ሰኞ የታዘዘ ነው ባይዘ ሳምንት ሙሉ እኛ ሌላ ሽንኩርት እንፈልጋለን እና አዎ እሱን ለማዘዝ ደግሞ እ፣ ይሄ ብር መመለስ አለባቸው።
እውነት ነው። አዎ ልክ ነው። ነገ ይመለስልዎታል። ይቅርታ በጣም ዛሬ ስለማገባ ነው ዛሬም እንዳይመለስልዎት።
እስኪ ከቻላችሁ እ፣ escalate አድርግልኝ።
ነገ በጠዋቱ ይመለስልዎታል። እሺ መልካም ቀን። እሺ እናመሰግናለን።